ሄሎ ጤና ይስጥልኝ። ቤተሰብ ራሄል ነኝ። በአኳም ልርዳው።
በቴሌግራም ብለሽኝ ነበር እና ቴሌግራም አካውንታችሁን አላገኘሁትም። ምን ነበረ
ማን ልበል? እሺ ሌላ ሰው ነው ያወራሽ። ለማንኛውም ልስጥሽ ዜሮ ዘጠኝ ዜሮ ሶስት
ሰፖርቶች ነው እንዴ?
አዎ አዎ።
እሺ በቃ በዛ ላይ እንትን ነበረ አንድ ሺህ ብር አድርጌ ዲፖዚት እሺ መቶ ብር ነበረ እና በዛ በቃ በዜሮ ሶስቱ ልላከው ቪዲዮ ልክልሻለሁ ብላኝ ነበረ እና እንድትልክልኝ ካሸር ነሽ እ Cashier ነሽ?
ካ- አዎ cashier ነኝ። ቤት ቤት ጋር አይተካል።
እሺ እሺ። ቴሌግራም ላይ አንዴ hi በይን እና እንልክልሻለን። ችግር የለም። እሺ